ሰላም ጤና ይስጥልኝ ችብችብ።
እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
የሆነ ቃል ያዘኝ ነበረና ላደርስን ጠይቅሽ ብለን
ምን አሉኝ?
ዕቃ አዘኝ ነበረና
እሺ የዛሬ ሳምንት ማለት ነው።
አልደረሰውትም?
አዎ
እሺ ቆይ እስኪ ልይልዎት አንዴ። ስልክ ቁጥር ይንገሩኝ እስኪ።
አስራ አንድ ዜሮ ዘጠኝ አስራ አንዴ አንድ ይቅርታ። እሺ ዜሮ ዘጠኝ አስራ አንድ ሰላሳ ሶስት እሺ
አስራ አራት ሀያ ስድስት አስራ አራት ሀያ ስድስት ምንድን ነው አልመጣም product ኡ አልመጣማ።
የመቼ ነበር አሉኝ?
የዛሬ ሳ- ይኸውልህ ማታ ነው ያዘዝኩት ባለፈው ሳምንት።
እቴነሽ ነች admin ኗ
አይ ተሊሌ
ተሌሌ እሺ ነጭ ሽንኩርት እ፣ እና ቀይ ሽንኩርት ነው አዎ ነው
አዎ ኮዬ ፈጬ ይመጣልዎታል። ዛሬ ወጧል፣ ይጠብቋቸው። መጧል፣ ወጧል፣ ወጧል።
እሺ thank እሺ ዛሬ ይሰጣል።
ሌላ ደግሞ ማለት ነው በዚህ ልጠይቅ እሺ
ስኳር ነው
ምን አሉ?
አይ ነ- በቃ እሺ ደውዬ ነበር ስላለች ችግር የለውም በቃ እሺ እሺ፣ መልካም ነው።
thank you አሜን።